በኩል ልርዳዎት?
አብሮ ይስጥልኝ።
ልርዳዎት?
በ account ብር በልቼ ነበር አራት መቶ አርባ ብር ነው withdraw አድርጌ ወደ ቴሌ ብር አልገባልኝም።
እሺ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ይላኩልን።
ተገኛለች ቴሌግራም ላይ ሁሉ ስፖርት ነው።
አዎ ጥያቄ ምልክት አለ አይደለ? የ website ኣችን ላይ እዛ ጋር ቴሌግራማችን አለ።
ምን አልሽ?
ጥያቄ ምልክቱ ጋር ቴሌግራማችን አለ። website ኡ ላይ
ጥያቄ ምልክት website ላይ አለ። አዎ አዎ፣ እዛ ጋር አለ የ- የ- የሁሉ ስፖርት ቴሌግራም
okay